Hello.
ሄሎ ሄሎ፣
ሄሎ።
ሰላም ከችብችብ ነበር የምደውለው።
እሺ እናት እንዴት ነሽ?
እግዚአብሔር ይመስገን። የአበባ ስልክ ነው አይደለ?
አዎ አበባ ነኝ።
እሺ እ፣ ከችብችብ ነው የደወልኩልዎት እና እ፣ እስኪ ችብችብ ላይ ያልተመቸዎት የተመቸዎት ነገር ካለ መስተካከል አለበት የሚሉትም ነገር ካለ ማንኛውም አስተያየት እንዲነግሩን ነበረ።
እሺ ግን አሁን እንትን ስላላልኩት ማለት እውነት ያለሁበት ሐኪም ቤት ነው። ትንሽ ጊዜ ነው ሞብኝ ስለምንሽም በኋላ እንትን ልበልሽ።
Okay፣ አይመቸዎትም አሁን?
አዎ በቃሽ። እሺ